ትንሽ ቤት
ወንድ አካውንትም ችግር አለበት። ትናንትና ማስታወስ የተጫወት ጊዜም ደግሞ አሁን መግባት አይችልም።
አካውንት ምንድን ነው እየሆነብህ ያለው?
እኔም ጨዋታ ላይ ስንበር ጊዜም ብሩ ደግሞ አልወጣይም። መግባት ደግሞ አልችልም። አካውንቱ
ወደ አካውንት አልገባልህም ብሩ?
አይ account ብር አለው። እኔ ራሴ ደግሞ መግባት አይችልም።
ምንድን ነው የሆነብህ? አልገባኝም። አባ
በሶማሊኛ ቋንቋ የምችል ሰዎች አለ?
OK። በሶማሌ አማርኛ ብዙ አትችልም?
አይ ብዙ አልችልም። ብነ ወንድም እሺ፣ እንትን ቴሌግራማችንን ታውቋለህ አይደለ?
አዎ።
እዛ ላይ በሶማሊኛ ጻፍልንና እንመልስልሃለን። እሺ፣
እሺ ወንድም እሺ።